አመ ሐሙሱ ለመጋቢት አቡነ ገብረ መንፈስ ቅዱስ አመላለስ ዘዋዜማ አባ ጽሊ በቲአነ አባ ጸሊ በቲአነ አባ ጸልየ ጸልየ በእንቲ አባ ጸልየ ጸልየ በእንቲ አባ አባ ጸልየ ጸልየ በእንቲ አነ መጀመሪያው ማለት ነው። እደግማለሁ። አባ ጸልየ ጸልየ በእንቲ አነ አባ ጸልየ ጸልየ በእንቲ ይሄ አንድ ጊዜ ሲዘርቅ ማለት ነው። ሁለተኛ አባ ጸልየ ጸልየ በእንቲ አነ አባ ጸልየ ጸልየ በእንቲ